ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን እንደምን አመሻችሁ? ከአሪፍ ፔ ነው የምደውለው። ትላንት ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል?
አዎ አዎ፣ በጣም ነው የማመሰግነው። የብድር አገልግሎቱን
ይቅርታ፣ ምን አሉ?
ሄሎ፣ የብድር አገልግሎቱን ነው ያልሽኝ?
አይ ከአሪፍ ፔ ነበር ትላንት ደውለውልን ነበር ደንበኛችን።
አሪፍ ቤ ማለት ይሄ ቤቲንጉ ነው?
አዎ
እሺ፣ ምን ነበር ጉዳዩት? የሚፈልጉትን አገልግሎት አግኝተዋል?
አዎ አገኘው። እንትን ብዬ ነበረ ወደ ብር አስተላለፊ ብሩ አየር ላይ ቀርቶ ነበረ።
እሺ ተስተካክሎልኛል።
እሺ፣ አመሰግናለሁ።
ደም- እሺ፣ እኛም እናመሰግናለን። መልካም ቀን ይሁንልዎት።
እሺ